hello ወይ ጻድቅ እንዴት ነህ?
እንዴት ነህ?
አለም ብሩክ ነኝ። ማን ነው?
አለሁ እግዚአብሔር ይመስገን።
ፋይሉን በምን እናወርደው ታዲያ? ወይ ካላቸው ሰዎች ትቀበላለህ?
okay የካም- መኪና እ እምቢ አለ እኮ ይሄ እኮ እምቢ አለ አይደል?
አ አትሄድም download ለማድረግ በጣም አስቸገረ።
ምንድን ነው የሚለው?
load እያደረገ እንትን ይላል። በቃ አይከፍትም።
እሺ እዚህ እስቲ አንድ ጀለስ አለኝ ቤስት ቤት የሚጠቀም አ የካር እንትን ካለ ፋይል ካለ በለውና ሰዓትም ስለሚፈጅ አራት ሰዓት አምስት ሰዓት ምናምን ይፈጃል ሲወርድ ራሱ ነው አይደል?
እና እንደዛ ከሚሆን በ flash ተቀበላቸውና okay ከዛ ላክልኝ ለብሩክ ብለህ ላክልኝ ችግር የለም።
እሺ እሺ አባቴ እሺ